ጸጋን የተመላሽ ሆይ ክብር ላንቺ ይገባል። የአሸናፊ የእግዚአብሔር እናት ሆነሻል። ከሴቶች ሁሉ ተለይተሽ አንቺ ተመርጠሻል። ጸጋን የተመላሽ ሆይ ክብር ላንቺ ይገባል። የአሸናፊ የእግዚአብሔር እናት ሆነሻል። ከሴቶች ሁሉ ተለይተሽ አንቺ ተመርጠሻል። ሰላም ልበልሽ ጌታዬ እናት እርቅ ያየንብሽ ምክንያት ድነት ልባችን ያውጣ በጎ ነገር ለዓለምን መስከር ያንቺን ክብር የምስራቅ ፀሐይ ኩራቴ ነሽ፣ እጅግ ልዩ ነው ደግነትሽ። ለቀኝ ለክብርሽ እንደ ያሬድ የአበው ተስፋ ሰላም ወዳደ የመስቀሉ ስር ስጦታ ነሽ ለዓለም መጽናኛ የተመረጥሽ የሚያቃልሉ ክብርሽን ንቀው ይማልላሉ ከፊትሽ ወድቀው ክብር ላንቺ ይገባል የአሸናፊ የእግዚአብሔር እናት ሆነሻል ከሴቶች ሁሉ ተለይተሽ ተመርጠሻል ጸጋን የተመላሽ ሆይ ክብር ላንቺ ይገባል የአሸናፊ የእግዚአብሔር እናት